ሄሎ ሄሎ እዚሁ ላይ ቢመለስስ አይቻልም? ለመጫወት ምን አልከኝ?
ዶር ብር አድርጌ ነበረ።
አዎ አዎ አዎ አዎ ቀጥል ንገር።
አዎ ሶስት ቀን ነው ሶስት ቀኑ ነው አዎ።
አል- አልደወልክም እስካሁን?
ደውዬ አለሁ ስንቴ እየደዋወልኩ ስንቴ ስንት ብር ነበር?
አስር አስር አስር ሺህ አዎ በዚህ ቁጥር ነው?
አዎ እሺ አንዴ እንትን ልበልልህ check ላድርግልህ።
እሺ እሺ እዚሁ ጠብቀኝ መስመር ላይ እሺ እንካ
okay አስር ሺህ አንዴ ነው ያወጣው ወይስ አምስት ሺህ አምስት ሺህ አድርገህ ነው?
አምስት ሺ አምስት ሺ ለሰው የላኩት አለ አንድ አስር አለ ሀያ ሺ አንድ ላይ ሁለቱም አልገባም።
okay እኔ ያየሁ ያለሁት አራት ጊዜ አምስት ሺህ እንዳወጣ እ- እንደ ሞከርክ የሚያሳየን ትክክል ነኝ?
እ፣ አለ አስር ሺም የላኩት አለ
okay check ላድርገው አንዴ ጠብቀኝ።
እ፣
ስንት ቀን ሆነው አልከኝ?
ሶስት ቀን ሆኗል።
ተጠየቅ።
በሰላሳ ኦኬ አንዴ ይቅርታ እሺ፣ ኮኔክሽን እያስቸገረ ስለሆነ ነው። እሺ እም፣
Gracias.